ጤና ይስጥልኝ። ቤት ቤት ረዴት ነው የሚልርዳው ረድኤት ወይዘሮ አልነበረኝ
አሁን የደወልክበት ነው።
አ፣ አ፣ አ፣ ይኸው ነው።
ስንት ብር ነው?
አምሳ አምሳ ሺህ ሁለት
Hello፣ ወደዚህ የቴሌብር account ነው አይደለ?
አ፣ አ፣ ዘጠና አምስት መጨረሻው አዎ።
አሁን በደወልኩ በጣም
እሺ፣ ገብቶላል። እሺ፣ ሁለቱ check አድርገው።
እሺ፣ ሁለቱም እሺ፣ አዎ፣ እሺ፣ እሺ፣ አይ፣ እሺ፣ አዎ።
እሺ፣ መልካም